hello ጤና ይስጥልኝ። አ አሱ እንዴት ነህ? አይሰማም? እኔም አይሰማኝም። አ ራቅ ብለን ምናምን ካለ የሚሰራ ይመስለኛል። አንቺ እዛ ጋር ሄደሽ ነው ጨቋኞች በዚህ ጋር ነው እንጂ በዚህ ጋር ነው። እሺ ሄሎ እንደዛ ላይ ወደ አይሰማም